ጤና ይስጥልን Best Bet ረድኤት ነኝ የምንረዳው?
ብር ላስወጣ ብዬ እስካሁን አልገባልኝም። Pending ብሎ ዝም ብሎ ነው ያለው።
እሺ የ Best Bet ቁጥር አሁን የደወልክበት ነው?
አይደለም እሺ ንገረኝ። ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሀያ ሶስት ሀያ ሶስት ሀምሳ ሀምሳ አስራ ሰባት አስራ ሰባት እሺ ስንት ብር ነው?
ሁለት ሺ አምስት መቶ መቼ ነው?
ትናንት ማታ ላይ ነው እ፣ እሺ withdraw ያደረጉት።
እሺ process ላይ ነው። እሺ ለ- በሳንቲም ፒያር ለዊዝዶ ያደረግከው
አዎ ትንሽ system አስቸግ ስላስቸገራቸው ነው። እንደጨረሱ ያስገቡልሃል። እሺ
የኔ ይገባል በእርግጥ አዎ ሁል የአንተ ብቻ ሳይሆን የብዙ ሰው ነው እንደዛ የሆነበት እና ያስገቡላቸዋል። እሺ ያስገቡልሃል። እሺ
እሺ ልጠብቀው ማለት ነው።
እ
እሺ እሺ እሺ